ጤና ይስጥልን ማን ይባባ ጤና ይስጥልን ጤና ይስጥልን አባት መስመር ላይ ኖት ምን ምን አሉኝ
ይሸጥ መኪና ነበረኝ ምን በምንድን ነው የምልክላችሁ ፎቶውን
እኮ ይሰውልን ይምጡዋ መጀመሪያ ማየት አለብን መኪናዋን የት ነው
መስቀል ፍላወር ወይም ፓስተር እንገኛለን ከሁለት አንዱ branch ኣችን መምጣት ይችላሉ ፓስተር ምኑ ጋር ፓስተር አደባባይ ፊት ለፊት እንገኛለን አሊባባ
እሺ እሺ እንደውላል እሺ እሺ